ሰላም ጤና ይስጥልን።
Hello፣ ይህ ሰላም ጤና ይስጥልን።
እ ሰላም ነው።
እግዚአብሔር ይመስገን።
እ በዚህ በአሁኑ ስልክ ቁጥር የቺፕቺፕ አገልግሎት ተጠቅሜ የ delivery ምላሽ ይመለሳል ተብሎ አምስት ቀን ሆኖታል እና እስካሁን አልተመለሰልኝም።
Okay፣ በዚህ ቁጥር ነበረ።
አዎ።
እስኪ አንዴ check ላድርግልዎት። መቶ ሀምሳ ብር አዎ።
እሺ፣ refund ይደረግልዎታል አሁን።
እና እና ደግሞ እንትን ነው እ ነው።
ቺፕቺፕን መጫወት ፈልጌ እንትን የተሳካ ትዕዛዝ የለም እያለኝ የተሳካ ትዕዛዝ ግን እንትን ብሎ ደርሶኛል። እንትኑ Okay፣ ይሄኛው ተቀብሏል። የዚህኛው አ ተቀብያለሁ። እንትኑ የ delivery ምላሽ ብቻ ነው የቀረኝ።
በዚህ ቁጥር ነበረ ለእምቢ ያሉት።
አ
እስኪ እሺ፣ ያሳውቅልዎታል። አንዴ check አድርጌ መልሼ እደውልልዎታለሁ።
እሺ እሺ
እሺ